ፊን አዳራሽ መኖሪያ አርገው አለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖሪያ አርገው አለች ወይስ የምሯን ነው ወይ ትቀልዳለች? እልፍ አዳራሽ ውስጥ ሰተት ብላ ገብታ ውስጥ የነበሩትን በግድ አስወጥታ ደህና አድርጋ ዘግታ ሌላ እንዳይገባበት ርስቴ ነው ብላ ተቀመጠችበት ርስቴ ነው ብላ ተቀመጠችበት የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? በሩን በትዝታ ቆልፋው ብትወጣ ለመግባት አልቻለም። ሰው ሁሉ የመጣ ውስጡ የነበረው የእንባ ምንጭ ፈሰሰ ግድግዳው ዙሪያውን በእርጥበት ፈረሰ ግድግዳው ዙሪያውን በእርጥበት ፈረሰ። የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? የእሷ ቤት መሆኑን ሰው ያውቃል በይፋ ትግባና ታድሰው ፈራሶ ሳይጠፋ የግል ርስቷ ነው እንዳታዝን በሰው ጊዜን ሳታባክን ትግባና ታድሰው ጊዜን ሳታባክን ትግባና ታድሰው የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? እንዲህ ችላ ስትል ስንፍናዋን አውቆ ባላንጣት ቢመጣ ሊወስድባት ነጥቆ ኋላ እኮ አትችልም ታግላ ለማስቀረት አሁኑኑ ትበታ ወይኔ ከማለት አሁኑኑ ትበታ ወይኔ ከማለት የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖሪያ አርገዋለች ወይስ የምሯን ነው ወይ ትቀልዳለች?